hello
hello hello፣ ይቅርታ መልሼ ደወልኩሎት። ከኢትዮ መሰላሳ ነበር የደወልኩሎት።
አ በመቶ ሀያ ዘጠኝ ነው የሚጫወቱት ወይስ በድረገጹ ነው?
እኔ የምጮተው ነው እ በመቶ ሀያ ዘጠኝም በድረገጹ እጮታለሁ።
okay እ፣ ማለት እ- error ን ያገኙት በመቶ ሀያ ዘጠኝ ነው።
አዎ አዎ
okay ምናልባት ከይቅርታ ጋር screenshot ያደረጉት ምናምን ይኖራል።
ኧረ እያነበብኩ ልንገርሽ አይ screenshot ማድረግ ከቻሉ እ፣ አ።
ያደረጉ እኮ screenshot አድርጌ ከዛስ ከዛ ልክ እነግሮታለሁ፣ ይልኩልኛል ቴሌግራም ላይ።
እሺ ቴሌግራሙን ላክልኝና error የሆኑትን ል- ል- ልላክልሽ።
እሺ እንዴ ቆይ ልንገሮት፣ ቴሌግራም ይለ- በቴሌግራም ይልኩልኝ እ፣ at at ethio መቶ ሰላሳ ብለው እዛ ላይ
እኮ ቴሌግራም ላይ ስ- ስልክ ቁጥር ያለ ያለ የቴሌግራም ስልክ ቁጥር አዎ user name ኡን እየነገርኩት ነው። የቴሌግራሙን user name እ።
አት
እም፣ ኢትዮ ብለው ከዛ አት- መቶ አት- አት ኢትዮ አዎ በ small letter ethio ብለው ከዛ መቶ ሰላሳ ብለው ምንም space የለውም search ያደረጉት ይመጣሉታል። እዛ ላይ error ኡን ይላኩልኝ screenshot አድርገው።
እኮ በዚህ ስልክ ግን እ፣ በ- የ- የ- okay አንቺ በግል አይልክም። ይሄ የቢሮ ስልክ እኮ ነው። አዳዲስ መስመሮች ናቸው እና መላክ አይችልም። አሁን በቴሌግራም user name ነው ነግሬዎታለሁ። at ethio መቶ ሰላሳ ብለው ቴሌግራም ይመጣሉታል። እዛ ላይ screenshot አድርገው መላክ።
እሺ እሺ ካ- እንትን ካላልልኝ በዚህ መ- መደወል እችላለሁ።
አዎ በስልሳ አዎ አሁን በደወሉበት መደወል ይችላሉ። ይንገሩኝ እሺ፣ እና አንቺ check እነሱ ላድርግ check ላድርግና ከዛ ካልሰራ እደውልልሽ።
እሺ፣ እሺ፣ እሺ። አመሰግናለሁ በጣም